ሌሎች ክልል ሊስት ቤት
ወደ ንግድ ባንክ ዘጠኝ ሺህ ብር አስተላልፌ አልመጣልኝም ቆይቷል።
okay መች ነበር transfer ያደርጉት?
እ ዛሬ ነው ዛሬ ጠዋት ዛሬ ጠዋት ነው?
አራት አራት ሰዓት አካባቢ ነው አምስት ሰዓት ነው እንደዚህ።
እሺ አንድ ይጠብቁኝ።
okay
okay ምን ያህል ብር ነበረ transfer ያደረጉት?
ዘጠኝ ዘጠኝ ሺህ ዘጠኝ ሺህ ዘጠኝ ሺህ ብር።
አዎ okay እሺ አዎ ግን እሺ ሄሎ ሄሎ ሄሎ ሄሎ እ፣ በቃ አሳውቅሎታለሁ። በ system ችግር ምክንያት ነው። ትንሽ እ፣ ይጠብቁን።
ኦኬ ኦኬ እሺ እናመሰግናለን ስለደወሉ። መልካም ውሎ።
ኦኬ ኦኬ